Hello hello
Hello.
Hello.
ጤና ይስጥልኝ።
አብሮ አስጥልኝ ሰላም ነው?
እግዚአብሔር ይመስገን። ፍሊንስቶን ነው የምትሄደው? ምን ልርዳዎት?
ቢሮዎቹ የት ጋር ነው? ልደታ ደርሼ ያለው ኦኬ። የ- የቱ ጋር ነው እርሶ?
ከተማ አስተዳደሩ ፊት ለፊት ከነማ ፓብሊክ ፋርማሲ አለ።
ፍርድ ቤቱ አካባቢ ነው? ፍርድ ቤቱ አካባቢ ነው?
ከልሻዶ ፍርድ ቤቱ አካባ- ፍርድ ቤቱ አካባቢ ነው?
ከልሻዶ ከልሻዶ ከልሻዶ ከልሻዶ ጥቅም እ፣ ፍርድ ቤቱ ፊት ለፊት ወደ አብነት ሜዳ መንገድ አለ አይደለ?
ፍርድ ቤት
የልደታ ፍርድ ቤት አለ አይደል?
አ፣ ፍር- ወደ ፍርድ ቤቱ ነው።
አዎ። ወጥተው እንዲቀበሉት ላድርግ። ስሞትም አለበት።
ፍርድ ቤቱ ጋር ብዬ ልምጣ።
አዎ፣ ወጥተው እንዲቀበሉት አደርጋለሁ። ስሞትም አለበት።
ለሜሳ
Okay። እሺ። አንዴ። እሺ።